ሄሎ
ጤና ይስጥልን።
ስድስት አመት አብሮ በላቸው፣ ይሰን።
ስድስት አመት በላቸው።
ኤብሪ አላትም እንዴ በባንክ ኤቭሪ የለም አባ ምን አለች ሲዳማ
ዳማስ ሁለት ሺ አምስት ሞዴል አለ አ ሁለት ሺ አምስት ሞዴል ሁለት ሺ አምስት ሞዴል ዋጋዋ ሰባት ከሀምሳ
ኦኬ ባንክ ከሚ
ባንክ ከአራት መቶ ሺህ ድረስ ይወጣልሃል። ምን አልከኝ? አባ
ባንክ እስከ ስንት እስከ አራት መቶ ሺህ ብር ድረስ ምን አልከኝ?
ማለት ነው?